ወይዬ ወይ ነው ወይ ጨቀጨኩኝ ዛሬ።
ችግር የለም አረ እ የማን ነው ዳኜ የሚባል እናንተ ክልል ውስጥ የሚሰራ ባለሀብት ማን ነው? ዳኜ የሚባል ማን የሚባል?
ታውቂያለሽ? ዳኜ ዳኝ የሚባል ባለሀብት አላውቅም እባክሽን።
እውነት እም፣ የእንትኑ አላውቅም።
የማን ነው እ፣ እያሱ ወሰን እናንተ ጋር ሪዞርት ያለው ነው አሉ።
እያሱ ወሰን አለ። እሺ አርባ ፓራዳይዝ ነው ምንጭ ሪዞርት። ሌላ እንደዚህ ፓራዳይዝ ዳኝ ነው።
እ ዳኝ የሚባል ምን ማለት ያ እያሱ የተባለው ፓራዳይዝ ነው። ዳኝ የሚባለውን አላውቅም እናት እና በቃሽ ምናልባት ካወቅሽ ጠይቄ ልንገርሽ። ኮክ እስቲ ካ- ከምታ- ምን የሚያውቀው ካለ ስብሰባ ጥሪ ነው?
ይሄን ይሄንን ግብዣ ልንጋብዝ ፈልገን
አይ የዛሬውን አዎ ይሄ የዳር ዘጠኝ
አሁን እንደ አዎ
እሺ
እሺ መረጃ መሸጥ ያለውን